ጤና ይስጥልን ቴሲ በረራ መረጃ ማዕከል እባክዎ።
hello hello ጤና ይስጥልን አብሮች ለትናንትና ትኬት ቆርጬ ነበርና ለዛሬ ለአስራ አንድ ሰዓት ለማድረግ ነበረ
ከየት ወዴት ወደ ነው?
ከአዲስ አበባ ወደ ጅጅጋ።
ወደ ስቱዲዮ አዎ እዚህኛ ጋር ነው የተቆረጠው ትኬቱ።
አይደለም። አይ okay እንደዛ ከሆነ ስልሳ ሰባት ሰማንያ ሰባት ላይ ነው የምትገኙ።
አንተ ማስደረግ አችልም።
አዎ ስልሳ ሰባት ሰማንያ ሰባት ላይ ነው መስቀየሩ።
ስልካቸው አይሰራም እሱ
እሱኛው እህ፣ ስልካቸው እሱ አይሰራም።
እንትኑን ይነግሩኛል ምን ፔናሩ?
ሁሉን ይንገሩኝና አዎ ከሰራ ፔናሩ ልሞክርልዎት ነው።
እሺ እሺ እሺ። O
እሺ W እሺ T
B P P P እሺ P አዎ R
R Y
Y P
P ድጋሚ አዎ ድጋሚ P እሺ አንዴ ላ- ልድገምልዎትና ከተሳሳትኩኝ ይነግሩኛል።
እሺ O እሺ W አ P R አ Y P P እሺ ሙሉ ስም ይነግሩኛል እርሱ?
ሰሙዬ እንዳይላሉ
እ ሰሙዬ እንዳይላሉ ሰሙዬ እንዳይላሉ እንዳይላሉ አ
እሺ መልስ ይደውልዎታለሁ ከሰራ